ኃይለ ተመስገን ጎዳ ትባላለሁ።
አብረ ስጥልን ሰራተኛ ፈልጌ ነበር።
ማን ልበል ያቸውን ስም?
ሀናን ሀናንማ
ሀይሩ
ሀይሉ
ሀይሩ ሀይሩ።
አ እሺ በዚህ ስልክ ነው የሚገኙት?
እኔ አ በዚህ ቁጥር እሺ ከዚህ ቀደም አምሳ- ጉዳዩን ተጠቅመው ያውቃሉ?
አይ አላቅም።
እሺ እ የት አካባቢ ነው?
ቤተል እሺ የቤተሰብ ብዛት
የቤተሰብ ብዛት እ፣ አንድ እ፣ አምስት ስድስት አካባቢ እንደዛ ነው።
እ ስድስት ነው ወይስ ከዛ አ ይበልጣል?
አ ስድስት ነን።
እሺ እ የቤት ልብስ በእጅ ነው ወይስ በማሽን ነው?
ልብስ በእጅም አለ በማሽንም አለ። more በእጅ ነው። ለምን ስለሚያበላሸው እንትኑ ምኑ?
ማ- እንትን በማሽን ይነጫጫልና አ አያጠራም። ለዛ በእጅ ስለ- የሚታጠባል።
ስለዚህ የሁሉም ሰው በእጅ ብቻ ነው የሚታጠበው ወይስ በእጅ ታሽቶ ማንም ማሽን አይቶት ከዛ ማያስለቅቀው ነው በእጅ የሚታጠበው?
no አይደለም። እንደየልብሱ በእጅ የሚታጠብ አለ፣ በማሽን የሚገባ አለ።
okay በማሽን ነጣጥሎ የሚታጠበው ነው።
በማሽን አዎ፣ ማሽን በእጅ የማይጥ- የሚታጠብ።
የማያጥበው ደግሞ በእጅ ማለት ነው።
አዎ አዎ፣ እንደዛ እሺ እሺ የምን አይነት ቤት ነው?
እ፣ ፎቅ ነው G plus two G plus two አዎ።
እሺ እሺ እ እ፣ በሳምንት ስንት ቀን ነው?
እራሱ የምፈልገው እ አ ልብስ መተኮስ የሚች- የሚችሉ አለ ዋ አ
ልብስ መተኮስ አጽድቶ ምናምን እንትን ማለት እ፣ አሁን ለጊ- አሁን ለጊዜው ለወቅቱ ፈልጌ ነው እ፣ በቋሚነት የሚቀጠረው የለማ ተመላላሽ አ ነው።
እኛ ጋር ያለውን ተመላላሽ ባለሙያዎች ናቸው። በሳምንት Okay።
ስንት ቀን ነው የሚፈልጉት?
እ፣ ለአሁኑ እ፣ አንዴ ልካችሁልኝ ባይ ደስ ይለኛል።
እ ለአንድ ቀን ብቻ ለአሁን ማለት ነው። አዎ ላ- እኮ ለአንድ ቀን ብቻ ማለት ነው።
ለአንድ ቀን አዎ። አይቼ ለመቼ ከዛ- ነው?
ነ- እ፣ ለሰኞ ለሰኞ። እሺ እሺ። እ ስለዚህ ጥሪቱን እናስተላልፍ። ባልደረባዬ አሁን ይደውልልዎታል።
እሺ እሺ እሺ።
መልካም ቀን። እሺ